ሄሎ Hello፣ ጤና ይስጥልን።
ጤና ይስጥልኝ።
ከዊፕላስ Solution ነበረ የምንደውልለው።
እሺ ዊፕላስ Solution application ላይ ተመዝግበው ነበር አይደለ?
አንድ ጊዜ
እ እ?
የሆነ ሰዓት ላይ አሁን አዎ። እና አሁን ላይ የተመዘገቡትን service ኦች system ላይ active እያደረግን ነበር እና አንዳንድ ያልተሟሉ መረጃዎች ስላሉ መረጃዎቹን ለማሟላት ነበረ።
ና ንግድ ፍቃድ ምናምን ነገር ምናምን ብላኝ ነበራል።
አዎ። በቴሌግራም መላክ አይችሉም።
ቆይ አሁን ንግ- ንግድ ፍቃዱ ነግሬያቸዋለሁ። ከዚህ በፊት እኮ በሌላ ሰው ስለሆነ ምናምን ብያታ ብያቸዋለሁ።
በሌላ ሰው በወ- ቢሆን በወንድ በወንድ ነው።
ችግር የለውም እኮ እሱም ቢሆን ያን ዋናው የቤቱ መሆኑ ነው።
Okay።
በ ዳን- የ- የወንዶች ጸጉር አዎ የወንድ ጸጉር ቤት ነው።
ምን በሚል ነው ስሙ ግን?
ጸጉሬ Z ነው Z ነው ጸጉር ቤት
እሺ የት አካባቢ ነው? አካባቢው
ለቡ ነው ለቡ
ለቡ ምን አካባቢ ወይ ህንጻ ወይ ምናምን በቀላሉ
ምን ምን ፈልገች ነው አሁን አካባቢ አካባቢ ነው document ነው ፈልገለት አሁን ላይ ማለት ነው መረጃዎችን እነኝን ምን እሺ።
የምንጠይቃችሁን ነገር system ላይ እንደዚህ እንደዚህ የሚባልበት ቦታ ላይ እዛ ጋር እንደዚህ የሚባል ጸጉር ቤት አለ ብለን system ላይ active እያደረግን ነው።
እዛ ወደ ጀሞ አንድ ነው ጀሞ አንድ ዘሊና ሙላ ነው
ጀሞ አንድ ልበል
አዎ።
ያንተ ሙሉ ስም ማን ነው?
የኔ ስም
እ?
ዘውዱ ይሄ
እ? ማን ዘውዱ?
ዘውዱ ይሄ
እሺ በቃ ቁጥሩን ልክልዎታለን። በቴሌግራም ይልክልናል ንግድ ፍቃዶትን።
እሺ እሺ እናመሰግናለን።